ራሱ ገሰሰ ጤና እንግዲህ የሰበራ መረጃ ማዕከል እባክዎትን ምልክታዎት
እኔ ያው ጤና ይስጥልን ይሄ የሰበራ መረጃ ነው እባክዎትን ምልክታዎት
ታሳላችሁ ይህንም ሞክሩት።
እንዴት ከማን ጋር ነው የምትመላለሱ?
ትሄዳላችሁ። አዎ ከሆነ መልሳችሁ ማንኛውም ከበረራ ጋር የተገናኘ ጭንቀታችሁን በእኛ ጣቢያ ለመብረር ያስፈልጉ ዘንድ እኛ ጋር በመደወል ብቻ ሙሉ አገልግሎት ያገኛሉ። ኢቲኤስ ኮል ሴንተሮች ነን። ከምንሰጣቸው አገልግሎቶች ውስጥ አንድ የጉዞ ጤና መረጃ፣ ሁለተኛ የፓስፖርትና የቪዛ መረጃዎች እንዲሁም ወቅታዊ የበረራ ደንቦችን ማሳወቅ እንዲሁም የማንኛውም ለበረራ መረጃ ጥያቄ ሰማንያ አራት ኢቲኤስ ኮል ሴንተር አንድ ደቂቃ ብታገኙ ራሱም ጋር ስለወደድራችሁ ነው። ማስታወቂያችሁን ወደነው ነው።
እሺ ምን ልርዳዎት?
ቻው